Hello? Hello?
ወይ
Hello?
ወይ ምን ሰዓት ነው? ምን ልታዘዝህ?
order ይዤ ነበር። customer location ቀይሮብኝ ነበረ።
order ነበር። እሺ ንገረኝ።
ስልሳ ዘጠኝ ሰማንያ ስልሳ ዘጠኝ ሰማንያ ስምህ ማን ነው?
አ- አቡበከር እ? አቡበከር የት አቡበከር።
ነው- የት ነው የቀየረብህ? እ?
እ፣ የሚለው ሰንጋ ተራ ጤና ጥበቃ ነው የሚለው። እሱ ያለው ደግሞ ተክለ ሃይማኖት ሆስፒታል ነኝ አለኝ።
ተክለ ሃይማኖት ሆስፒታል።
አ፣
እሺ እሺ፣ እንትን አስጠይቅና በተባልኩት pin አደርጋለሁ። እሺ pin እና ሰዓትም ትይዥልኛለች። already ደርሻለሁ ጤና ጥበቃ።
አ፣ ሰዓት እ፣ አሁን አርባ ስድስት የከተማ- ደቂቃው ላይ ነው። አቡበከር እኔ ደርሻለሁ የተባለበት ደርሻለሁ። አሁን እና ከሰንጋተራ እንደገና ነው ወደ ተክለ ሃይማኖት የምትሄደው?
አ፣ actually on the way ነው ማለት አንድ መንገድ ነው። አቡበከር አይደል? አይ አይደል?
እ?
አይደል?
አይደለም አ፣
እሺ አቡበክር ስጨርስ እንደ ሰዓቱን ግን ያልይዝም፣ እጠይቅልሃለሁ። እሺ
እሺ ጠይቅኝ። እሺ እሺ እሺ